ኧረ በታች ሄሎ ሄሎ
ይሰማኛል።
ይሰማሻል አሁን? እሺ ሰላሳ ስድስት ማነው ሰላሳ ሶስት ስልሳ
ሰላሳ ሶስት ስልሳ
ሰላሳ ሶስት ሀያ ዘጠኝ ወርደን ያለው
ጠብቀኝ ተቃራኒ ሆኖ ነው።
ስልሳውን የምታወጪው ፒዛ የለኝም፣ ፒዛ ሀት የለኝም፣ ማነው ብር የለኝም። ጠብቀኝ ሄሎ።
መስመር ላይ ጠብቀኝ።
አይ መስመር ላይ መስመር ሳም ላይ ፒዛ ቀኝ።
እሺ መስመር
ፒዛ ባለህ አ ፒዛ ባግ ድሩ የለኝም።
ቀርቶ
ምን አልሽኝ?
እሺ፣ አውጥቼ
እሺ
እሺ